ሄሎ አቤት
ሄሎ ሄሎ ሀብታሙ ወይ ወይ አቤት
እ ለ የሰኔ ወር አዲስ አባላቶች አሉ አይደል የገቡ እ
የሰኔ ወር አዲስ አባላት የገቡ አሉ አይደል በሰኔ ወር የገቡ ማለት ነው አዎ
እሱን ለአሌክስ ትንሹ ላኩለት እ በቴሌግራሙ ማለት ነው እሱ
በራሱ ምን ባ- ባለፈው ተልኮለታል እኮ ሀያ ሀ- ሀያ አንድ ነው ሀያ ሀያ ሁለት ሰው ሀያ ሁለት አንድ ሀያ አንድ ነው አዎ አሌክሱ አዲሱ ነው አይደል አሌክሱ አዲሱ ነው አይደል አዎ።
ሰኔ ወር አዲሱ ነው ማለት ነው ሰኔ ወር አዲሱን አዲሱን ማለት በአዲሱ ወር የገቡ
አዎ ሰኔ ወር ሀያ ምናምን ሰው ባለፈው ልከናል። አ- ድጋሚ አስፈላጊ ከሆነ እንልካለን።
አ ድጋሚ ልከናል ግን።
ላኩለት ድጋሚ ላኩለት እሺ እሺ እሺ